ሄሎ ሄሎ ሄሎ
ሄሎ ሰላም ጤና ይስጥልን።
አቤት
ሰላም ጤና ይስጥልን። ቴሌቪዥን ምን ልርዳው?
ለምንድን ሳንቲም የሚበላ ሳንቲም እየበላ እምቢ አለ
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
ምን ይሞከር
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ የእድል ጨዋታ አለ። ጥያቄና መልሶችም አሉ። መርጠው መጫወት ይችላሉ። እድሎትን ሲሞክሩ ሽልማት ያገኛሉ። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።